ከ Best Bet ምን ልርዳው?
cash out ለማለት ነበር።
እሺ
cash out ኮዱ አስራ አንድ
እሺ አስራ አንድ ሰላሳ አምስት
አስራ አንድ ሰላሳ አምስት ነው ያሉኝ። እሺ
ሀምሳ ሰባት
እሺ ዜሮ ሁለት
እሺ አንድ ጨዋታ ይቀራል። ሀያ አራት ሰዓት ሲሞላው ይታረማል። ሌላው win ነው ታርሟል።
ምንድን ነው እና cash out ማለት አትልም?
አይ postponed የሆነ ጨዋታ ካለ cash out አይሰጥም።
እና መጠበቅ ነው ያለብኝ ማለት ነው።
አዎ አዎ። ጨዋታው የጀመረበት ሰዓት ሀያ አራት ሰዓት ሲሞላው ይታረማል እሱ። እሺ መልካም